Hello ሰላም ጤና ይስጥልኝ።
አምስት መቶ ብር ብድር አድርጌ እምቢ አለችኝ። እስኪ check አድርጊ።
ስልክ ነው approve ብላኝ ነው። አዎ በዚህ
approve አድርጌልሃለሁ። አሁን ይገባል። እሺ፣ ስለደወልክን አመሰግናለሁ። መልካም ቀን